ጤና ይስጥልኝ እንዴት ነህ ስለዴት ነኝ የምንረዳው
የምትረዳኝ ፈለኩ እ
የምትረዳኝ ፈለኩ እሺ
ከቤስት ቢት አካውንት በዚህ ሰዓት ውድረው ያረኩት ብር
እሺ
እስካሁን አልገባለኝም። ለምን ነው ችግሩ? ምን መቼ ወደ ባንክ ነው ያደረግከው
ነው?
እ
አዎ ወደ ባንክ አዎ፣
እሺ እንትን ስለሆነ ነው እሺ የ- ወደ ባንክ system ትንሽ ስላስቸገራቸው ነው እንደተስተካከለ ይገባል ያንተ ብቻ አይደለም
ምን
ያንተ ብቻ አይደለም ወደ ባንክ ዊዝዶ ያደረጉት ትንሽ system ስላስቸገረ ነው እንደተስተካከለ ይገባል
ከመ- እስከ መቼ ነው የምት- የምስተካከለው ታዲያ?
ከነገ ይገባል
እሺ።
እሺ